ሰላም ጤና ይስጥልኝ ችብችብ hello አቤት ቲማቲም አዘን ነበር ማሳኛ ውለታ
እሺ ግን እስቲል አልመጣለች።
ትላንትና ደውለውልን ነበር አዎ
እሺ ስልክዎትን ያስታውሱኝ እስኪ ይቅርታ ዜሮ ዘጠኝ አስራ ስምንት አስራ ሶስት ዜሮ ስድስት እሺ ሰላሳ ሁለት ሀያ ሰባት ሁለት
ቲማቲሙ ብቻ ነው ያልመጣው አዎ የት ነበር location የሞሉት መልካ መልካ ታወር
እስኪ ቆይ ዛሬ የወጡ product ኦች አሉ check አድርጊ አንዴ ሁለት ደቂቃ ይፈቅድልኛል ልደውል አይ አልመጡም። ደቡ የመጡ ጠይቀናቸው ነበር ወጥተን ግን አልያዙም።
እስኪ መልሼ ልደውልልዎት ይቅርታ ሌላ driver ም ይይዛሉ አንዳንድ ጊዜ ልደውልልዎት አንዴ